Hello Hello hello፣ አቤት ወይ ነህ? አቤት።
ጌትነት ነህ
አይ የጌትነት ወንድም ነኝ።
እኮ። ምን ነበር የፈለጋችሁት?
እ አሁን ውሻ እያጫወትኩ ነበርና ቤቴ ላይ እሺ
እና የቲቪ ስርጭት ተቋርጦ ነው ያለው። አሁን የፕሮግራም እንትን የለም የዲሽ
ዲሽ አ በዲሽ ነው የምታጫውት እናንተ
አ በዲሽ ነው የምናጫወተው ኦንላይን እና አይደለም።
ተቋረጠ።
አ የቲቪ እየሰራ አይደለም።
ምንድን ነው የሚያደርገው?
Normally ቆሟል።
Stuck stuck ነው ወይስ video not found ምናምን ይላል?
አይ stuck ነው የሆነ ይሄ ለምሳሌ odd ኦችን እያሳየ የሚቆመው ነገር አለ። አ?
አዎ okay። ስለዚህ stuck ነው የሚያደርገው የዲሹ እንዳለ ማለት ነው።
አ የሁሉም ቦታ ላይ ስርጭት ተቋርጦ ነው ያለው የቴሌቪዥን።
አዎ ገባኝ። በቃ እስቲ አንዴ እናሳውቅና መልሰን እንደውልልሃለን።
እሺ እሺ እሺ።
እ።